ሄሎ ጤና ይስጥልኝ።
አብሮ ይስልን።
የምደውልልዎት ከአርበን ሬስቶራንት ነው።
ኬት ኬት ለኢትዮጵያ አዎ አዎ
አዲስ የቢጃ ቴክት ተከራጅቶታል።
እሺ እ አድን መለያ ቁጥር ልከን ነበር። ቴክስት ደጋግቶሎታል።
መልሰን እሺ አሁን
ቁጥር ነው።
አዎ ሀምሳ
እሺ
አስራ ስድስት
አስራ ስድስት አዎ ዘጠና አንድ ዘጠና አንድ አስራ ስድስት አይደለም ሀምሳ በኋላ መጀመሪያ አስራ አ?
ስድስት ሀምሳ አስራ ስድስት
ከዛ ዘጠና አንድ
ሀምሳ አስራ ስድስት ዘጠና
አይደለም እ?
ሀምሳ አ- አ- እ?
ስድስት አንድ ሰባት ሀያ አንድ ሰባ አምስት እሺ በዚህ ነው ዘጠና አንድ።
የምትሉት? ዘጠና አንድ
ከዛ ሰባ አምስት
እሺ በዚህ ነው የምንደውለው ማለት ነው እ?
የሚደውሉበት ሳይሆን የመለያ ቁጥሮት ነው የያዙት። በሰማንያ ስድስት ሰባ ሰባት ነው የሚደውሉት። ከዛ ቁጥሩን በሰባት- ስንጠይቁት ነግሮናል።
ቆይ አንዴ በትክክል ልጻፈው እሺ አንዴ ንገሪኝ
እሺ ሀምሳ ሀምሳ አስራ ስድስት አስራ ስድስት ዘጠና አንድ ዘጠና አንድ ሰባ አምስት አርባ አምስት ሰባ አምስት ሰባ አምስት እሺ
እሺ መልካም ቀን